ትምህርት ቤት
ሰላም ነው።
እግዚአብሔር ይመስገን።
deposit አልሰራ ብሎኝ ነበር።
ምንድን ነው የሚልህ?
complete ላይ error እያለ እህ complete አይልም ከ CBE በምን ነበር የሞከርከው?
ሲቪ ሲቢኢ ሲቢኢ ብር በሳንቲም ነው በቻፓ ነበር የሞከርከው?
በምን በምን አልሽኝ?
ሳንቲም ፔ ነው ቻፓ ነው የተጠቀምከው?
ሳንቲም መሰለኝ
ምንድን ነው የሚል አልከኝ?